ጤና ይስጥልን ብርድ ቤት hello hello hello ወይ ጤና ይስጥልን ብርድ ቤት አ አሁን ደውዬ ነበር።
እሺ ምን ነበር አይ ብር ልኬ አልገባልኝ።
deposit ነው ያረከው አይ withdraw እሺ ስንት ብር ነው ዘጠኝ ሺ ሁለት መቶ እስቲ ንገረኝ ቁጥር ዜሮ ዘጠኝ አስራ አንድ እሺ
ዜ- ዜሮ አራት ዜሮ ዘጠኝ ዜሮ ሶስት ዜሮ ሁለት ነው አራት ዜሮ አራት ዜሮ ዘጠኝ ዜሮ ሶስት
እሺ መቼ ነው ያረከው
ቅድም አ፣ ስድስት ሰዓት አምስት ሰዓት
በቻፓ ነው በቻፓ ወደ ዳሽን ባንክ አዎ። ትንሽ ስለሚቆይ እኮ ነው ቻፓ ለዛ ችግር ነው።
የለውም። እሺ እሺ አለ አለ ዘጠኝ ሺህ ሁለት መቶ ነው አለ። ትንሽ ከቆየ እሺ።
ደውልልንና ኢንፎርም እናደርግላችኋለን።
እሺ እሺ እሺ እሺ
ኦ